Hello ጤና ይስጥልኝ።
ጤና ይስጥልኝ። አክሱማዊት Ride ነው።
Ride ፈልጌ ነበረ። አሉላ አባነጋ ነኝ ያለሁት ወደ ሮማናት አካባቢ።
ከአሉላ አባነጋ airport ሮማናት።
አዎ
እሺ እ- የ- የእኛ መኪና ግን እዛ አለና መጠቀም ትችላላችሁ።
እኮ በምንድን ነው የማውቀው?
አክሱማዊት Ride ነው የሚለው።
አ አክሱማዊት Ride።
አዎ
okay እሺ፣ በቃ እዚህ ያለሽ።
እንደ ወጣ እዛ አሉ።
አ እንደ ወጣ ከ airport ኡ እዛ ነው ያሉት።
Okay፣ አይቼዋለሁ።
እሺ እናመሰግናለን። ይቀበልሃል።
አረሽ መልካም ቀን።